hello ጤና ይስጥልኝ ጠብታ አምቡላንስ
hello ጤና ይስጥልኝ ጠብታ አምቡላንስ
ከአፋር ክልል አምቡላንስ ፈልጌ ነው።
እሺ ከአፋር ክልል ወደ አዲስ አበባ መምጣት ፈልገው ነው?
አይ፣
እሺ እሺ በአምቡላንስ ለመሄድ የሚፈልጉበትን ምክንያት ይነግሩኛል? ሆስፒታል ነው ያሉት አሁን?
ሆስፒታል ነው ያሉ።
እሺ ንገሩኝ እስኪ ያብራሩልኝ ያሉበትን ያሉበት ሉፍቲ ሉፍቲ
እሺ የከፊት ታማሚ ኖት?
እ?
እባክዎትን ያብራሩልኝ።
መሐመድ አህመድ
እሺ መሐመድ አህመድ ያለቦትን ችግርና ህመም እባክዎትን ያስረዱኝ።
ያሉበት ልንገር እ እሺ ያብራሩልኝ ያው እባክዎትን።
አስራ ሁለተኛ ክፍል
እሺ እሺ እባክዎትን አብራሩልኝ ያለቦትን ያለቦትን በሽታና አምቡላንስ የሚፈልጉበትን ምክንያት።
በጥይት
እሺ የቱ ጋር ነው የተ- የተመቱት?
እግሩን ነው ታፋው።
እሺ አጠገቦት ሰው አለ?
አጠገቡ ሁሴን መሐመድ አለ።
ምን አሉኝ?
ሁሴን
ምን አሉኝ?
ሁ- ሁሴን ሁሴን
እሺ አጠገቦት ያሉት ሰውን ማውራት የሚችል ከሆነ ለሱ ስጡትና እሱ ያወራል።
በቃ ይቅርታ፣ ለሌላ ሰው ልደውል በቃ
እሺ እሺ ይደውሉ።